እኔ መገናችውዬው የብሔሯ ትዘፍን ታጫውተኛለች ብቻዬን ስሆን ታጫውተኛለች ብቻዬን ስሆን የአይኖችሽ ከዋክብት ጮራው ተወርውሮ ልቤ በፈገግታሽ በማዝ አይሰቅሉ አምርምን አይክድም ያስባል አትኩሮ እንዴት እንዲህ ያምራል ሰው ከሰው ተፈጥሮ እንዲህ እንዴት ያምራል ሰው ከሰው ተፈጥሮ አንቺዮ የውለኔ አንቺዮ የውለኔ መገናችወየው መገናችወየው ጉንጮችሽ ብርቱካን ከንፈሮችሽ ሙዝ ፍቅርሽ ባካላቴ ረጭብኝ መርዝ ፍቅርሽ ባካላቴ ረጭብኝ መርዝ ቆላ ነጭ የጤፌን በላዋ ጋዘን ቆላ ነጭ ጤፌን በላዋ ጋዘን አንቺ እንደምናለሽ እያዩ ማዘን አንቺ እንደምናለሽ እያዩ ማዘን አንድ ጋ ከርመናል በግንቦት በሰኔ አንድ ጋ ከርመናል በግንቦት በሰኔ በፀሐያት መቼም ወይ ዋና አላቅም እኔ በፀሐያት መቼም ወይ ዋና አላቅም እኔ ረዘመድዬ ረዘመዴ ነሽ ትመጫለሽ ብዬ ረዘመድዬ መንገዱን አላምነው የሚመላለሰው ሌላው ሌላው ሰው ነው የሚመላለሰው ሌላው ሌላው ሰው ነው